በላውን ይበሉኛል።
ሄሎ ሀሎ ጤና ይስጥልን።
አብሬ ጤና ይስጥልን።
ስለምንዳውት እንርዳዎት።
ማታ የሆነ በጌም ላይ ጨዋታ ተጫውቼ ብር ገብቶ እንደ ወደ ቴሌብር አስተላለፍኩ ሳይገባ ቀረ።
እሺ የቴሌብር ስልክ ቁጥር ይንገረኝ።
ዜሮ ዘጠኝ ስልሳ ሰባት
ስልሳ ሰባት
ሀምሳ ስድስት ሀምሳ ስድስት ሰላሳ ሁለት
ሰላሳ
ሰላሳ አራት
አዎ ሁለት መቶ ብር አራት ጊዜ አይደለ እና አንዴ ሶስት መቶ ብር ዘጠኝ መቶ ወር ዘጠኝ መቶ ወር ሶስት ብር ሶስት ሁለት ሁለት ብር አስራ ነው። እሺ ትንሽ ይጠብቃል ይገባል።
እ የተሰራ ነው ይባል።
አዎ አዎ
እሺ እጠብቃለሁ። ይሰራ እንግዲህ እኔ እኮ ለምን ቀረብ። እሺ እናመሰግናለን። እሺ እሺ